ሄሎ
አሁን ተረስተለ ሄሎ፣ ጤና ይስጥልኝ።
አምሮሽትልን ቴሌ ዊን የሚል ቴክስት ደርሶኝ ነበር።
እሺ፣ ቴሌ ነው
እና እንደ ቤት ካው ነው ወይስ ምንድነው አጠቃቀሙ?
አጠቃቀሙ። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ።
እሺ ከዛ ሰባት ቁጥር ይጫኑና ቋንቋውን ይሩታል። አማርኛ ይሩታል።
እሺ ሶስት ቁጥር
እ ሶስት ቁጥር ላይ ለመጫወት
እሺ ሶስትም
አዎ ሶስት ቁጥር ላይ ለመጫወት የሚል ሲመጣልን ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
እና hello ጥያቄና መልስ ሁለት ቁጥር ላይ coin ትገዛለህ።
አለ
ከዛ እ የእድል ጨዋታ ደግሞ አንድ ቁጥር ላይ እንትን ታደርጋለህ እ ትኬት subscribe ታደርጋለህ። አንደኛ ትሆናለህ።
እሺ
ሞክረውና እምቢ ካለ መልሼ እደውላለሁ።
እሺ እሺ መልካም ጊዜ።
ለሁላችን አሜን ባይ